Hello ፍቅር በጣም እንትን ብር ቅድም አውጥቼው እስካሁን አልገባችም።
withdraw ነው
አዎ withdraw አድርጌ ስልክ ንገረኝ።
ዜሮ ዘጠኝ እሺ
ዜሮ ዘጠኝ ሀያ እሺ
hello እየሰማሁ ነው ወንድሜ።
ዜሮ ዘጠኝ ሀያ እሺ ሰባ ሁለት እሺ ሰላሳ ሶስት
እሺ ሰማንያ አንድ
ስንት ብር ነው?
አምስት ሺ አንድ መቶ
አሁን ነው
አዎ ቅድም ቅድም ወደ ወደ ሰባት ሰዓት ምናምን አውጥቼው እስካሁን አልገባችም።
በቃ process ላይ ነው። እሺ አባ
እ?
ይገባል አሁን